የለም ሌላ ስም ሌላ መዳኛ ከሰማይ በታች መተማመኛ ከመቃብርም ከሞት በላይ ነው ክርስቶስ ዛሬ ነገም ሕያው ነው። የለም ሌላ ስም ሌላ መዳኛ ከሰማይ በታች መተማመኛ ከመቃብርም ከሞት በላይ ነው ክርስቶስ ዛሬ ነገም ሕያው ነው። ግዙፉን የሞት ጓዳ የጠላትን ወረዳ በርበሯል በደም ክንዱ ሊዋጀን በመውደዱ ያቆመው ኃይሌ ታለ በፍቅሩ ስር ያልዋለ ነፃ ወጣን በደሙ ተፈታና ማተቡ የለም ሌላ ስም ሌላ መዳኛ ከሰማይ በታች መተማመኛ ከመቃብርም ከሞት በላይ ነው ክርስቶስ ዛሬ ነገም ሕያው ነው። ግንበኞች ንቀውታል፣ ከመሬት ጥለውታል። ለእኛ ግን ውብ መኖሪያ ሆኖናል መጋጠሚያ ጽዮን ያገኘነው በፍቅር የምናመልከው አለት ነው የከበረ ያመነው መቻፈረ የለም ሌላ ስም ሌላ መዳኛ ከሰማይ በታች መተማመኛ ከመቃብርም ከሞት በላይ ነው ክርስቶስ ዛሬ ነገም ሕያው ነው። ይበዛብን ከልካዩ ከሳሽና አባዩ ይህን ስም ሳንጠራው አንወርድም ከተራራው። ቆመናል በብርታቱ ድነናል በናዝሬቱ ከስሞች በላይ ያለው ክርስቶስ ኢየሱስ ነው። የለም ሌላ ስም ሌላ መዳኛ ከሰማይ በታች መተማመኛ ከመቃብርም ከሞት በላይ ነው ክርስቶስ ዛሬ ነገም ሕያው ነው። ምናቀውን መናገር ያየነውን መመስከር ይህ ነው የእኛ ጥበብ ለሞትልን ማሸብሸብ ዮርዳኖስ መኮብለሉ ኤርትራ መከፈሉ ሁሉም ነገር የሆነው በሚችል በእርሱ ስም ነው። የለም ሌላ ስም ሌላ መዳኛ ከሰማይ በታች መተማመኛ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘለዓለም ድረስ ያው ነው፣ ለዘለዓለሙ አሜን።